የኔ ልፋት ልፋት ብድሬ ልፋት ጥፋት ሆነወይ ክፋት ልፋት ብድሬ ልፋት ጥፋት ሆነወይ ክፋት ላረኩልሽ መልካም ስጦታ ከፍለሽኛል የኔን ውለታ ድልባሽ የኔ ትዝታ የማታ ማታ ላመስግንሽ እንጂ ስታለ ቀብረሽኛል ሳልሞት የኔ አለ ላልመለስ እስከ ዘላለም ሸኘሽኝ ባል ያልኩሽ ወዳጄ ልፋት ይሄ ነው ወይጄ ድካሜ የውለታ ምሱ ልፋት ይሄ ነው ወይ መቶ ድካሜ እያልኩሽ ወዳጄ ልፋት ይሄ ነው ወይጄ ድካሜ የውለታ ምሱ ልፋት ይሄ ነው ወይ መርቶ ድካም ሳዝንልሽ ስገበገበልሽ ሳፈቅርሽ ስፈሰፍልሽ ከሁሉ አስፈልጬ ሳቀርብሽ ከሆዴ ካንጀቴ ስወድሽ ይሄ ነው ወይ መልስሽ ምላሽሽ ሳዝንልሽ ስገበገበልሽ ሳፈቅርሽ ስፈሰፍልሽ ከሁሉ አስፈልጬ ሳቀርብሽ ከሆዴ ካንጀቴ ስወድሽ ይሄ ነው ወይ መልስሽ ምላሽሽ የኔ ልፋት የኔ ልፋት የኔ ልፋት የኔ ልፋት የኔ ልፋት የኔ ልፋት የኔ ልፋት አወይ ልፋት አየኔ ልፋት ወየኔ ልፋት አየኔ ልፋት ወየኔ ልፋት ልፋት ብድሬ ልፋት ጥፋት ሆነወይ ክፋት ልፋት ብድሬ ልፋት ጥፋት ሆነወይ ክፋት ቆቅና አርቄ ባታካታች ይኖራል ወይ በሬ ጋራች አጎረሰው ሰው በወዳጁ ይጠፋል በእጁ የእምነት አረግ የፍቅር ግንድ ስሩን ይዘው ከተዋደዱ ሰው ነበረ የሰው ዘመዱ የእውነት መንገዱ እረቴን ድካሜን ድካሜ እኔስ ምን ልበለው ድካሜ ለበሬ ውለታ ድካም ቢላ ሲከፈለው ድካሜ ጥረቴን ድካሜን ድካም እኔስ ምን ልበለው ድካሜ ለበሬ ውለታ ድካም ቢላ ሲከፈለው ድካም ሳፈር ቶጂን ከልብሽ ሳልሽ ቶጂን ካንጀትሽ እንደ አይነት ወዳጅ በዓለም ላይ ከቶ የት ይገኛል? ፍቅር ላይ ሳልሞት በቁም ገዳይ ሰው በዳ ሳፈቅርሽ ቶጂን ከልብሽ ሳልሽ ቶጂን ካንጀትሽ እንደ አይነት ወዳጅ በዓለም ላይ ከቶ የት ይገኛል? በምድር ላይ ሳልሞት በቁም ገዳይ ሰው በዳ